ሌላው ሙዚቃ ብቻ እኮ ነው እ እኮ
ሄሎ ሄሎ አቤት
ትላንትና የተነሳ ነበረ መስፍን ታደሰ በዚህ ስልክ ውጤቱን ላኩልን እስኪ ቆየብን እያሉ ነው የምን ውጤት ነው?
MRI ን
እስቲ ሌላ ስልክ ልስጥ፣
እ እ እሺ ስጭኝ ሌላ ስልክ ልስጥ።
እኮ ስጭኝ እሺ እሺ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዜሮ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ
ይማራል ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ hello እ ቆይ አንዴ ሌላ ስልክ ልስጥ፣ ይቅርታ
እሺ ካላነሱ ድንገት እሺ ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ አዎ
እሺ